የበሰላም ጤና ይስጥልን። ችብችብ
ደህና ዋልሽ የእኔ እናት? እንዴት ይመስከሰል ደርሽ? አለሁልሽ። እንትን ነበረ እ ትላንት ግሩፕ ክሬት አድርጌ ኤክስፓየር አደረገብኝ። ሁለት አይተም ሁለት እቃ
ኦኬ። ሰው አላስገቡም ነበር ሶስት አዎ አንደኛው ሶስት አልሞላም ነበር እና ከዛን ከሀያ አራት ሰዓት በኋላ ኤክስፓየር እንደሚያደርግ አላወቅኩም ነበር እና ከዛ expire አደረገ።
okay። አዎ ሀያ አራት ሰዓት ሲሞላ አዎ fail ያደርጋል። ነገ ይመለስልዎታል ብርዎትን። ሄሎ
ሄሎ ሄሎ ወይ ይቅርታ ነገ refund ይደረግልዎታል። አዎ ይቅርታ በጣም okay። እንትኑን አ- አውቀሽዋል ወይስ እኔ መንገር ያለብኝ እንትን አለ?
አይ fail ካረገ መንገር አይጠበቅባችሁም። ያሳየናል system ኡ ላይ።
okay ራሱ ይመልሳል።
አዎ
እሺ እሺ።
በዚህ ቁጥር ነበረ አዎ በዚህ ቁ- እኔ create ያደረኩት እኔ ነኝ ሃይማኖት።
በቃ እሺ፣ ችግር የለውም። system ኡ ላይ ስለሚመጣ ነገ ይደረግልዎታል።
እሺማ እሺ። thank you በጣም እንኳን ቀንሽ።
Thank you.